ደብረ ሊባኖስ ላይ ክብርህን አይተናል። ደብረ ሊባኖስ ላይ ክብርህን አይተናል። በጻድቁ ጸሎት እረፍት አግኝተናል። ቅዱስ ላሊበላ ገዳም መዓዛ ያውዳል ለዓለም ቅዱስ ላሊበላ ገዳም መዓዛ ያውዳል ለዓለም ቅዱስ ላሊበላ የሰራኸው ስራ ቅዱስ ላሊበላ የሰራኸው ስራ ለእኛ መዳን ሆኗል ጽድቅን እንድንሰራ ዝቋላ እኮ ገዳም መዓዛ ያውዳል ለዓለም ዝቋላ እኮ ገዳም መዓዛ ያውዳል ለዓለም በረከትን ናፍቀን አምነን በምልጃህ በረከትን ናፍቀን አምነን በምልጃህ ገብረ መንፈስ ቅዱስ መጣን ከደጅህ ሸንኮራው ዮሐንስ ገዳም መዓዛ ያውዳል ለዓለም ሸንኮራው ዮሐንስ ገዳም መዓዛ ያውዳል ለዓለም ሸንኮራው ዮሐንስ ስመ ገናና ነው። ሸንኮራው ዮሐንስ ስመ ገናና ነው። በአራቱ ማዕዘን ትመሰገናለህ። ደብረ ሊባኖስ ገዳም መዓዛ ያውዳል ለዓለም ደብረ ሊባኖስ ገዳም መዓዛ ያውዳል ለዓለም ደብረ